ሄሎ
ሄሎ እንዴት ዋላችሁ?
እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን። እናንተ ጋር cash register ኤን በአደራ መልክ አስቀምጬ ነበረ እና አመታዊ ላስደርግ ነበረ።
እሺ።
እንዴት ነው ማድረግ ማድረግ ደብተሩም አንድ ላይ እናንተ ጋር ነው የሚሆነው?
አዎ፣ ባደራ ነው እዚህ ያስገባሽው አዎ
እኮ ያስ- ስታስገቢ የሰጠንሽ የአደራ form አለ መረካከቢያ አዎ፣ ፎርም ፎርሙ አለ።
ፎርሙን ይዘሽ ነይና እድሳትም ስለደረሰው እዚህ ልከፍል ነበር ብለሽ አናግሪያቸው። ከዛ አዎ።
transfer ታደርጊላቸዋለሽ።
አዎ። okay እሺ እናቴ።
form ሽን አመሰግናለሁ።
ይዘሽ ነይና ደረሰኝ form ኡ አለ?
ቆርጠልሻል።
አዎ፣ እሺ።
ስታስገቢ የሰጠንሽ form።
አዎ አለ።
እሺ፣ እሺ፣ እሺ እናቴ አመሰግናለሁ።
አሜን።
እሺ እሺ ቻው።
ቻው።